ሄሎ ሄሎ ሰላም ጤና ይስጥልን Best Bet
እ ያልተለቀቀ ነውማ መልሼ ደወልኩ። አስራ ሶስት ሌላ ትኬት ነው
እሺ አስራ ሶስት ሰማንያ አራት ሰላሳ አርባ ሁለት
አስራ ሶስት ሰማንያ አራት ሰላሳ አርባ ሁለት ሰላሳ አርባ ሁለት እ ይህም ቀልቷ ቀንትን ብሏል። ነጭ ነጭ ነው።
እሺ እም፣ ሁለት ጨዋታ ወድቆባል። እሺ የኛው ሁለት ነው።
አዎ መልካም እሺ